ሄሎ ሄሎ፣
አቤት።
ጤና ይስጥልኝ።
እግዚአብሔር ይመስገን።
ከኢትዮ ቴሌኮም ነው የምደውለው።
እሺ፣ ሰላም።
training schedule ለማድረግ ደውዬ ነበረ ከዚህ በፊት የ contact center request ያደረጋችሁትን።
እ፣ ልጅቷ እኮ ስላልገባች ነው ይቅርታ። እንትን የምትለዋ ትንሽ አሟት ቀርታ ነው የምትከታተለው። Hello hello፣ አቤት። አይሰማም ይሰም- ይሰማኛል። እኔ
እ፣ እኮ እሺ፣ ልደውልላት አልንገርም።
እሺ እሺ ስላልገባች ነው ልጅቷ።
በቃ እሺ እሺ እሺ